hello ጤና ይስጥልኝ። ምን ልታዘዝ? ቴሌቪዥን hello።
አቤት ጤና ይስጥልኝ።
እሺ ላይ
አማርኛ hello
አዎ፣ ጤና ይስጥልኝ።
እ?
ጤና ይስጥልኝ። ምን ልታዘዝ? ቴሌቪዥን hello
አቤት ይሰማል።
አሁን ጥያቄ ልጠይቅ ነበር።
እሺ ጠይቀኝ።
ጥያቄ እስካሁን እ፣ እድሌን ስሞክር አስር ብር እንጂ የደረሰኝ ምንም ነገር የለም
እህ
እ?
ትኬ- ትኬት ሲኖር በትኬት እድል ሞክር። የእድል ጨዋታ ላይ ነው ሽልማት ያለው። እሺ እ?
የእድል ጨዋታ የእድል ጨዋታ ላይ
ለምን የእድል የለውም?
እኮ ትኬት ሲኖርህ ትኬት በ- ባይኖረ ቁጥር እድል ሞክር።